ጤና ይስጥልኝ። ሆራ ነኝ እባክህ ምንለጣው ኤንጂስ ክክፋች ብለሽ ነበር። አሁን ከትሩፋት ሌላዋ ፍሬ ተማላት ነበረ ለማስፋት ማን በሚል ስም ነበር የላክሽልን?
ኖ አላኩም እኮ ክፈችው ያለች እነዚህ ዲስክቶችን ከየት ለማስታወቅ አልሽኝ? የት ነው ያልሽኝ?
ሐዋሳ ትሩፋት ሐዋሳ ትሩፋት ያና ያወራቸው ማን ነው? ሐዋሳ ትሩፋት እ ኤዲት እ ዴስክቶፕ ክፈች ገብዬ ነበር አለች። አርተሻታል? እ የት ኬቲሽ ነው እንዴ እናቴ?
እ?
ትኬት ምን ሆ- ምን ሆኖብሽ አዎ፣ ነው?
ትኬት የማያገለግል በሚል ይወጣል። እዛ ውስጥ ደግሞ ሴቭ ያደርገዋል ብያው እሺ ቆይ አንዴ ጠብቂ።
ሄሎ ወይማ
ላክሽሊንክ ኤኒ ዲስኩ ኦኬ፣ ኮዱን ኮዱን ነው የምልክልሽ።
ኤኒ ዲስኩ ስከፍት አድሬሷ አለች አይደለ?
አዎ አዎ፣ እሷን እሷን እሺ፣ ቴሌግራም ላይ ልክልሻለሁ። ቤት ላኪልን እሺ፣ እየ- እየወሰደች ላኪበት።